አቤት።
hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችፕችፕ ነበር የምደውሎት።
እሽማ complain አቅርበው ነበር። order አድርገው ያልመጣ item ነበሮት።
አዎ ሐሙስ ዕለት አዘን ባለፈው ሳምንት እሺ እ፣ ወደ ኬሚስ ሂጃለሁ በስህተት ብሎ ደወለልኝ።
እም፣ እኔ ልደታ ፍርድ ቤት ነው ያዘዝኩትኝ።
okay በሰላሳ order ያደረጉት ነው።
እ፣ ሐሙስ ነው ሰላሳ ሐሙስ ባለፈው ሳምንት።
ሽንኩርት grade C እና ቲማቲም ነው አይደል?
አዎ ለሶስት ሰው ማለት ነው ከልደታ ፍርድ ቤት አዎ አዎ። እሺ እ፣ ነገ መቀበል ይችላሉ?
እችላለሁ። ማየ እሺ ልደታ ፍርድ ቤት ነው location ኑ አዎ ልደታ ፍርድ ቤት ግቢ ውስጥ እዛው ሰራተኞች ነን።
ግቢ ውስጥ። እሺ አዎ።
ስለዚህ ቲማቲም እና ሽንኩርት አይደለ የቀረቡት?
ቲማቲምና ሽንኩርት ነው የቀረብኝማ።
እሺ ነገ እንልክሎታለን። ይቅርታ በጣም አመሰግናለሁ።
እሺ፣ እሺ፣ እግዚአብሔር እሺ፣ ይስጥልኝ። ሰላም እደሪ።
እናመሰግናለን።
እሺ፣ መልካም እሺ።
ምሽት።
ለ-